ولا ماشي ماشي خاف يا خاف نوزع تعشي لا من ولا سكر هنا لا Hello.
يا دم غش والله من سكر والله የነችን አሪስቶች አሁን ይሰማል። ገንዘቡ እስካሁን አልተለቀቃችሁ። ምን ነው
ምን አሉኝ ደንበኛችን?
አሪፍ በይ አይደለም
አሪፍ ቤት ነው። አዎ።
ወደ ሶስት መቶ እስካሁን አልተለቀቃችሁም። ሶስት ቀን ነው የፈጀበት። ምን ነው ስ- ሶስቴ ነው ሪፖርት ያር- ትናንትና ሪፖርት አድርግቻለሁ፣ ከትናንት ወደ አድርግቻለሁ።
እሺ ስሞትም አልበኝ
ስሙ መሀመድ መሀመድ። አዎ ቴሌግራም ላይ ይሸጥላል። አው ይሰማል። ትናንትና ስክሪንሾቱን ላኩት ወደ ቴሌግራም።
ከቱ ኤክስፖርት ነው።
አው ከቲዮክስ ስፖርት ነው። እሺ ሲስተር ሼክ አርግተሽ ልቀቀኛ ገንዘብ ወላሂ ዛሬ ጠብሽ ነኝ በያ
እሺ ቴክኒካል ቲሞቻችን እየሰሩ ነው። ሪዞልቭ ለማድረግ ሲሉ
በስንት ሰዓት ነው የሚቆየው?
እሺ ይቆያል።
የሰሩበት ነው። በዚህ ቀን ለማለት ያስቸግ ያንችልም፣ ነገር ግን እንዳለቀ ኮንታክት ያደርገውታል።